ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርሱ?
ስራ ፈልጌ ነበረ እና እህ
ለዛ ነው ቀጠሮ ለማስያዝ ማለት ነው።
እሺ እ እባክዎትን ሙሉ ስሞትን ይንገሩኝ?
ረሂማ ሰማን።
የአባ ሂማ ሰማን ነው ያሉኝ? ይቅርታ።
አዎ ረሂማ ሰማን።
እሺ በዚህ ቁጥር ነው የምናገኘት?
አዎ በዚህ ቁጥር ነው እሺ የት አካባቢ ነው የሚኖሩት?
የምኖረው ወደ አብነት አካባቢ ልደት አብነት እንደዛ ነው።
እ ምን ምን ስራዎችን ነው የሚሰሩት እና ምን ያህል ልምድ አለዎት በሰሩት ስራ?
እ sales ምናምን ሰርቻለሁ ምን ያህል ጊዜ ሰርተዋል በሽያጭ ስራ?
በአንድ አመት ያክል ሰርቻለሁ።
okay እሺ እ እድሜው ስንት ነው?
እድሜ ሀያ አንድ ስለኛ መረጃ ከየት ነበር የሰሙት?
ሰው ነው የነገረኝ።
እሺ ወደ ስራ ገበያው ለመቀላቀል በአካል ቢሮአችን መጥተው መመዝገብ ስለሚኖሩቦት ማክሰኞና ሐሙስ ጠዋት ሁለት ሰዓት ተኩል ላይ ነው ባለሙያዎች የምናስተናግድ። ይመችዎታል?
ያው ሐሙስ ይመቸኛል።
እሺ ሐሙስ ሲመጡ ህጋዊ ማንነትዎን የሚገልጽ መታወቂያ፣ የትምህርት ማስረጃም ካሎት የስራ ልምድም ካሎት ይዘው ይምጡ።
እሺ
እሺ መልካም ቀን።
አመሰግናለሁ።
እሺ